እወስዳለሁ እኮ አሁን እኮ ጻፊልኝ እኮ። ሄሎ ሄሎ
አቤት። እመቤት በቤት ጤና ይስጥልኝ።
አብሮ ይስጥልን እመቤት።
እዛ ወደ ሀያት ያለው
የምን አሉኝ እመቤት? እሺ ውሃ ልማት አጭር ቁጥር ነው ያላቸው ዘጠኝ ዜሮ ስድስት ላይ ደውሉላቸው።
ዘጠኝ ዜሮ ስድስት አዎ ዜ- ዘጠኝ ዜሮ ስድስት አጭሩ አሁን እየሰራ ነው እመቤት። ዘጠኝ ስድስት ውሃና ፍሳሽ እሺ እመቤት።